Hello
አቤት Hello፣ ጤና ይስጥልኝ።
አብሮ Hello አበባ ይስጥልኝ። ከኦክሽን ኢትዮጵያ ነው የምደውለው። ተደውሎ ነበር።
በስልክ
አዎ፣ በዚህ ቁጥር ተደውሎ ነበር። ዘጠና አንድ ስልሳ አራት ላይ
ዘጠና አንድ ስልሳ አራት ላይ አዎ፣
Okay፣ እጅ ላይ ነበረ ስለተደወለ ነው እንጂ አልደወለም።
ምን አሉ?
በእጅ ላይ ነበረ እሺ፣ እሺ።